ሄሎ
ኃይሉ ሰላም ጤና ሄሎ ይስጥልኝ። ሄሎ እግዚአብሔር ይመስገን አለው። ሰላም አቶ ኃይሉ ከ STEM for Kids ነበር ምደውልልህ።
ኃይሉ ማን ነው? ምናልባት በስም እኔም ኃይሉ ነኝ።
አቶ ኃይሉ ገብሬ።
ያባስ እሺ፣ ኃይሉ ገብሬ አዎ አዎ።
እሺ። ምን ነበረ?
እሺ ልደት የ summer camp class ወስዳ ነበር አይደለ?
አዎ አዎ።
እንዴት ነበር?
ልደ- ልደት ልክ ነህ። አሁን ወደ ልደት አዎ እሺ። ምን እሺ፣ ቅድም ተሳስተሽ ነው የልጆ- የልጆቹ ስም ተሳስተሽ ነበር። ለዛ ነው አዎ። okay እሺ ይቅርታ። እ፣ እና እንዴት አዎ።
ነበር ቆይታዋ summer camp class ላይ?
okay። አይ ደህና ናት፣ ያው ጥሩ ናት።
ኦኬ እም፣ እሺ ስለዚህ የመቀጠል እ፣ ፕላኑ ካላችሁ weekend አዎ።
ላይ እ፣ በሚቀጥለው October five የ weekend class እንጀምራለን።
okay፣ ትምህርት ከተጀመረም በኋላ
አዎ weekend ላይ ማለት ነው፣ ወይ ቅዳሜ ወይ እሁድ።
okay፣ በቃ እኛም ተነጋግረን እስቲ እናሳውቃችኋለሁ።
እሺ
እሺ፣ አመሰግናለሁ።
መልካም ቀናት።